ሰላም ዜና ይስጥልኝ። ሄሎ
ሄሎ፣ ሰላም ነው?
እግዚአብሔር ይመስገን።
እንዲም ኪቲ አዎ ዶንኪቲቭ ነው የምንረዳሁት።
ከሚፈጃ ስራ ለመስራት የምለው ነው እንግዲህ የተጫንኩት ያው
ቪዲዮ አይተው ነው የደወሉት።
አዎ
ቪዲዮ ውስጥ ሊንክ አለ መመዝገብ ያለ።
መመዝገቢያ link አዎ
Okay፣ YouTube ላይ ነው ያለው።
ከ YouTube ከቪዲዮ ስር ማለት ነው ያዩት ቪዲዮ አለ አይደል? ስራ
ከቪዲዮ ስር
link አለ። አዎ አብረን የምንስራ የሚል ነገር ነው።
አዎ አዎ አዎ ከዛ እዛ ጋር website እንደሚባ አይደል አይነት መመዝገብ አይችልም።
ምን አሉ?
እንደዚህ መመዝገብ አይችልም ወይ አንቺ እንደዚህ መመዝገብ አይችልም?
እዛ ጋር መመዝገብ ይመዝገቡ እሱ። እኔ ብዙ ስልክ እየገባብኝ ስለሆነ እምቢ ካሉት መዘግቦታለሁ።
እሺ፣ እሺ፣ እሺ።